ነቢያት ናቸው ከ
ሄሎ ሄሎ በዚህ ስልክ ተደውሎልኝ ነበረ እና okay።
order ነበረኝ።
አዎ ቺፕቺፕ ላይ ያው አቮካዶና ድንች አልደረሰም የሚል complain መጥቶ ነው ለእርሱ እና አዎ የት ይምጣሉት የሚለውን ለመጠየቅ ነበር።
ወረዳ ሁለት ህዳሴ የጤና ጣቢያ።
okay የል- የልደታው ማለት ነው አይደል?
አዎ የልደታው።
በቃ ነገ አስር ክልት አሉ እነዚህ ይረከባሉ።
እሺ ነገ ሶስት ሰዓት አካባቢ ይመጣልናል።
የሚደርሱበትን ሰዓት እንኳን አላውቅም። እርግጠኛ እቃ እያራገፉ ስለሆነ የሚመጡት እሺ በዚህ ሰዓት ይደርሳሉ ማለት አልችልም፣ ግን ይመጣሉ። ቶሎ ስራ ቦታ እንደሆነ ስለሚያውቁ ይደርሳሉ።
እሺ እሺ፣ እሺ፣ መልካም እሺ።
እሺ